No. Hello.
Hello.
No. Hello.
Yes, Aisamam?
Hello.
Hello, Aisamam?
Hello.
Hello.
Hello.
Aisamam? Hello.
ሄሎ
እኔ ይሰማኛል። አይሰማም?
አሁን ይሰማል። እሺ ሰላም ጤና ይስጥልኝ። ቤት ቤት
አዎ፣ ቤት አሁን አጥኜ ነበርና እ እ
አሁን አጥኜ ነበርና ዩዘር ኔም እና ፓስወርድ አልተላለኝ።
እሺ ማን ነው ስምህ?
ተስፋ ዮሐንስ።
እሺ ቆይ አንዴ እሺ።
ካሻር ነው የቀረ አይደለ?
ምን አልሽኝ?
ካሻር ነው የቀረክ አይደለ?
አዎ፣ ከአሸር ነው የቀረው።
እሺ ይኸው ልልክልክ ነው። እሺ እሺ፣ እሺ እሺ በምንድን ነው የምትልኪልኝ?
እዚሁ ቴሌግራም ላይ ልክልሃለሁ።
እሺ፣ እሺ።
ስንት ካሻር ልላክልህ?
ሁለት አሸር።
እሺ እሺ እሺ